ምን cashier ኡን አየሽው? cashier ኡ hello hello፣
ተስፍሽ አቤት ሰላም ነው?
አለ። እንዴት ነሽ?
እግዚአብሔር ይመስገን። ከአዳማ ነው የምደውልልህ።
እሺ፣
እ ቃል ኪዳን ነበረች እሱ ጋር ደውይለት ያለችኝ።
እሺ።
ቅድም አንተ ጋር ነበር የደወልኩት ልክ ነው፣ እኔን ከሰማኝ ያናገርሽኝ። አዎ፣ አዎ።
አዎ እንደገና ቃል ኪዳን ደግሞ ወደ አንተ ላከችኝ። እስኪ እሺ፣ ተስፍሽ ምን የሚልሽ አለች?
ነገር ይኖራል፣ ተስፍሽ የሚልሽ ነገር ይኖራል፣ ተስፍሽ ጋር እ ደውይ ብላኝ ነው በይው አለችኝ። አንተ ምናልባት contact እንድታረጋት ፈልጋ እንደሆነ።
እሺ፣ በቃ ችግር የለም። ቃል ኪዳን ላናግራት እኔ እና እደውልልሻለሁ።
እሺ እኔ ተስፍሽዬ እውነቱን ለመናገር እ እሺ፣ እንደ ስማችሁ best ኡ ሁናችሁ ስላገኘኋችሁ ነው በስራችሁ okay፣ thank you።
active ናችሁ። ስልካችሁን ታነሳላችሁ፣ communicate በደንብ ታደርጉናላችሁ፣ እስከ አራት ነጥብ ታናግሩናላችሁ። እውነቴን ነው የምልህ እኔ ባትሰጡኝ እንኳ አዎ።
ይሄንን ሳላደንቃችሁ ብላ ለማለት ፈልጌ ነው።
በጣም ቴንክ ዩ። ችግር የለም። ቴንክ ዩ እሺ በጣም እሺ እሺ እሺ ሰላም